ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
ሄሎ ሁሉ ስፖርት ነው ምን ልርዳዎት?
deposit ማድረግ እምቢ አለኝ።
technical ችግር ስላጋጠመ ነው ደንበኛችን ሌላ አማራጭ አምጥተናል። በምሰጡት step መሰረት deposit ማድረግ አ- ይችላሉ።
በምን በ- በሁለቱ ብቻ ነው ያለው በሄሎ ካሽ እና በአንበሳ የሚል እኮ ነው ያለው።
በምሰጡት እኔ በምሰጡት መሰረት አ፣ step መሰረት በዛ እሺ።
መሰረት ማስገባት ይችላሉ። ልንገሮት አማራጭ እሺ፣ ሌላ የቴሌብር ስልክ ቁጥር ሰጦታለሁ። በዛም deposit ካደረጉ በኋላ ሁሉ አ።
ስፖርት የሚጠቀሙበትን ስልክ ቁጥር ስምና እ, አ።
የእርስዎን ስምና ስልክ ቁጥር ቴሌብር አ.
ከላከሎት ደረሰኝ screenshot ጋር አንድ ላይ አድርገው በቴሌብር ይልኩልናል ማለት ነው።
okay፣ እሺ፣ ልንገሮ ስልክ ቁጥር እሺ፣ ዜሮ ዘጠኝ ሰላሳ ሁለት እሺ፣ ሰላሳ አምስት አ፣ አስራ ዘጠኝ ስልሳ ስድስት
እሺ፣ አምላክ ማርዬ እሺ፣
ይሄ ብር የሚያስገቡበት ነው። ቴሌግራም ደግሞ ልንገሮት እሺ፣ ዜሮ ዘጠኝ ሰባ ስምንት እሺ፣ አስራ ስድስት አ፣ ሰላሳ ዜሮ ስድስት okay፣ እሺ፣ ስለዚህ በዚህ ላኩልን እሺ ደንበኛችን እና እናስገባለታለን።
እሺ።
መልካም ቀን።